Translated remarkable. Hello? Hello?
አቤት ጤና ይስጥልኝ።
ያጎት ነው።
ሰላም፣ ምን ልርዳዎት? ሄሎ የውጭ ሀገር በረራው እናንተ የመዘገባችሁት ነው? ሌላ ሰውም ያስመዘገበውን ቀኑን ማወቅ ይቻላል? የበረራውን ቀን
ትኬት አሉት?
ትኬት ያው እኔ ጋር የለም። ያው ቅድ- ሮብ ሮብ ተብዬ ነበር። ምናልባት የምታውቁት ከሆነ ብዬ ነው።
ምን አሉኝ?